waiting.
hello
ሶል ወይ ወይ ቲሸርት ነበረ የሰኢድ
ማ?
በሀያ ሰባት order የተደረገ ጀሞ location እሺ አራት piece ማለት ነው። ወጥቶለታል እንዴ ዛሬ
ለምን የዛኑ ቀን ነው እንጂ ወጣው
በሀያ ዘጠኝ አራት አራት ሸርት አለ ያው አራት ነጭ ሸርት እኮ ሶ- ግን አልደረሳትም። ሶፊያ ድኮን ይዞት የወጣው አ እኮ አልደረሳትም።
አልደረሰኝም ማለች ነው አዎ
አቃል ቆይ ቆይ ቆይ እሺ እሺ ቼክ አድርገህ መልሰህ ደውልልኝ ሶል እንዳረሰ